እናኒ
hello hello፣ ጤና ይስጥልኝ። እጹብ ድንቅ አብሮሽ።
ልጆችን እሺ ለመጠቆም እሺ። የስንት አመት ልጅ ነው?
ስድስት አመት
እ፣ አሁን ላይ እጹብ ድንቅ ልጆች መስፈርቱ የምንመዘግበው አምስት አመት እና ከዛ በታች የሆኑ ልጆችን ነው። የስድስት አመት አይቻልም።
እሺ። ያው ግን አልሞላቸውም ገና ሊሞላቸው ነው እንጂ ሙሉ ያው ድፍን አለ።
ስድስት አመት ስላሉኝ የስድስት አመት አይሆንም።
እሺ።
እሺ፣ እሺ፣ እናመሰግናለን። መልካም ቀን። እሺ።